ዘመና የሆነች ቢመስላት እኔንም እሱንም ቢያሰኛ አልገባኝ ብትል ብነግራት ወራጅ ወራጅ ወራጅ አልኳት። አንተንም እሱንም አምታታ ለቁም ነገር ሰላት ቦታ ፉገራዋ በዝቷል እሸቷ ወራጅ ወራጅ ወራጅ ብላታ ሰማያዊ ነጭ ነዋ ልቤ ይዛ ሄደች እኔንም አፍዝዛ እሷ የሁሉም ነጭ አይደለች የዋዛ እሷ ነች እሷ ለነፍሷ አሳሳ ጥፋቱን አፍስሷ በጣም በሳቅ እሷ እኔንም እሱንም ያንንም ይህንም ባላይ መደለ ማገረ መሸወድ ማታለል ይቃታ ሆ ሆ ሆ ራጃል ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ሆ ሆ ሆ ራጃል ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ዳፍ ዳፍ ወራጅ አለ አንቺን አምኖ ልቤ ብዙ ሰዓት ቁጭ ያለ አልበቃ እያለሽ ትርክሰው ጭነሻል ሞተረኛው ልቤ አሁን ይቀጣሻል ማሽዬ ቀያየር ፍጥረትሽ ጨምሯል ፍሬንሽ ናሽ በኋላ ይቆጭሻል አንቺ የለመድሽው መብራቱን ጥሰሽው ብዙ ሰው ገጭተሻል ነዳጅ አብዝተሻል ዜብራ ክሮስ ለልሽ ቅድሚያ ለእግረኛ አሁን አቀዝቅሽው አስገቢው አንደኛ ክስሽ በጣም በዛ ሆነሽ ወንጀለኛ ታጋይ ሳይፈታ ሳቶኝ እስረኛ ፍጥነትሽ ይቀነስ እንዳይደርስ አደጋ ቅቤ ወጡ ወተቱን ከረጋ እሷ ነች እሷ እሷ ለነፍሷ አንሳሳ እሷ ጥፋቱን አስሷ እሷ በጣም በሳቅ እሷ እሷ እኔንም እሱንም ያንንም ይህንም ባላይ መደለ ማገረ መሸወድ ማታለል ይብቃታ ሆ ሆ ሆ ራጃለ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ሆ ሆ ሆ ራጃለ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ ታፕ
ዘመና የሆነች ቢመስላት እኔንም እሱንም ቢያሰኛ አልገባኝ ብትል ብነግራት ወራጅ ወራጅ ወራጅ አልኳት። አንተንም እሱንም አምታታ ለቁም ነገር ሰላት ቦታ ፉገራዋ በዝቷል እሸቷ ወራጅ ወራጅ ወራጅ ብላታ ሰማያዊ ነጭ ነዋ ልቤ ይዛ ሄደች እኔንም አፍዝዛ እሷ የሁሉም ነጭ አይደለች የዋዛ እሷ ነች እሷ ለነፍሷ አሳሳ ጥፋቱን አፍስሷ በጣም በሳቅ እሷ እኔንም እሱንም ያንንም ይህንም ባላይ መደለ ማገረ መሸወድ ማታለል